ሄሎ ጤና ይስጥልን ቤት ቤት ሰላም ነው ሰላም እንዴት ነህ?
አለን አለን የመኪና ጌም ለማስጫን እንትን ብዬ ነበረ። ኤጀንት ነኝ ዳንኤል ዳንኤል የት አዎ።
አካባቢው ነበር? ዳኒ ኮምቦልቻ።
ዳኒ አዲስ ነው አይ ነው አለክ እ- ለማስጨመር ነው?
አለኝ አዎ፣ ለማስጨመር ነው።
ኦኬ እሺ። አንዴ እ- እሺ ጠብቀኛል መስመር ላይ ቼክ ላድርግልህ።
እሺ እንትን ማለት አሁን እንትን ያልኩት እም፣ እ፣ frequency ውን ፈልጌ ነው የዲሹን ምናምን ማለት ነው።
okay የምን የዲሹን የመኪናውን ነው ለማሰቀል ወይስ?
አዎ፣ የመኪናውን okay እስቲ ቆይ አንዴ ጠብቀኝ መስመር ላይ እሺ።
እሺ እሺ
Hello Hello አቤት ዳንኤል ሰላም ነው ሰላም ነው አለን እግዚአብሔር ይመስገን አለን እሺ
እና እ?
ምን እንርዳክ እሺ ዳንኤል Okay እ፣ የእንትን f- frequency ፈልጌ ነበር። የመኪናው game የለም እ አ፣ ለማስጫን ተ- ጠይቄያችሁ ነበር ከዚህ በፊት link Okay።
የሆነ link ልካችሁልኛል አውርጃለሁ እህ እ፣ እና ያው መጫኑን እንኳን አሁን Ready አይደለሁም ከሰዓት አካባቢ ምናምን ready መሆን ይመስለኛል እስከዛ ግን ዲሽ ለማሰቀል ምናምን ፈልጌ ነበረ የውሻ እና- ነው ዲሹ እ?
ዲሹ Okay።
የውሻና የፈረስ ነው Okay እሺ እንትኑሳ እሱን ነው የምትፈልገው መኪናው በእኛ የላክንልክ ፋይል ካለ እ፣ እሷን file extract አድርጎ edit የሚደረግ ነገር ነው የሚሰራ ነው እዚህ Okay በኮምፒውተሩ እንጂ ማለት ነው።
በሰሀን አይደለም የሚሰራው አይ በሳህን የለውም የመኪናው አይደለም?
የውሻና ፈረስ ብቻ
አ፣ okay እሺ እሺ ናቸው።
እንትንሳ እ፣ ኬኑሳ ኬኖም በኮምፒውተር ነው በዲሽ የለውም አይደለ አዎ አ፣ okay እናንተ Okay።
ካይረን አይደል የወሰዳችሁት እ፣ እ?
ካይረን አይደል የወሰዳችሁት እናንተ
ምን አልሽኝ?
እናንተ ሬድ ኬን ነው አይደል የወሰዳችሁት?
አይ የወሰድኩት እስከዛሬ እንትን ነው የውሻና በጣም የፈረሱን ነው
እሺ የፈ- የውሻና የፈረስ ነው እንደዛ መስሎኝ ነበረ። በቃ ችግር የለም ready ያደረግና ከሰዓት አካባቢ እሺ ትጭኝልኛለሽ።
እሺ ዳንኤል እሺ እሺ እሺ እሺ thank you ቻው።
እሺ